ሾይ በኝታ መሮንስ በኝባታ በሳብ ስንገላታ ለማፍቀር ከእንግዲህ ዳግመኛስ እንዴት ልበርታ? ምልቻለሁ ምን ሊገባ ከእንግዲህ ጨልሟል የኔ ተስፋ ያምናው ሳይረሳ ያለፈው የልብ ዓመታ ደሞ ለትዝታ ለመውደድ ለማፍቀር እንግዲህ ዳግመኛስ እንዴት ልበርታ? መች ልቻለሁ መች ሊገባ እንግዲህ ጨልሞ የኔው ተስፋ እንዳልወደቀ ደግሞ እንዳልተብላላ ምነው ልቤ ዛሬ ወደ አንቺ ዋደላ ግርማዬ ልሞይ የተቀጣ አስገላ አካል ከለመደ መቼም ለመወደ ነው ልብን ከመናፈም ዛሬም አላደወለ እንዳይፈርዱበት ሰው መሆን ዕዳ ነው አገር ሰላም ብሎ ሌላው እየኖረ ሌላው እየኖረ ቤትማ ይሟላ ኑሮው እያማረ ኑሮው እያማረ ቀረቡኔ ባሰው ልቤን ታሰረ ቀረቡኔ ባሰው ልቤን ታሰረ አምኜም ወድጄም አካሌን እያጣው አካሌን እያጣው ኑሮም በመላ ነው በዘዴ እየወጣው በዘዴ እየወጣው አንጀቴን አስሬ ለፍቅር ተከታው አንጀቴን አስሬ ለፍቅር ተከታው እንግዲህ ይብቃል ተይ ተይ ገላ አፍቅሬያለሁና ኧረ ተይ ገላ ምኞቱም ወረት ነው ኧረ ተይ ገላ ሁሌ አይደለምና ተይ ተይ ገላ ለዓይኔም ለአበባው ለልቤም ለወለባው ሰምልቤሽ ወደ ሲባባ ዘንድሮም መስከረም ተባ ለዓይኔም ለአበባው ለልቤም ለወለባው ሰምልቤሽ ወደ ሲባባ ዘንድሮም መስከረም ተባ ሾይ መኝታ ኧረ ደስ የለኝ ባታ በሳብ ስንገላታ ለመውደድ ለማፍቀር እንግዲህ ዳግመኛስ እንዴት ልበርታ? ምን ልቻለሁ ምን ሊገባ እንግዲህ ጨልሟል የኔው ተስፋ ያምናው ሳይረሳ ያለፈው የልብ ያበሳ ደሞ ለትዝታ ለመውደድ ለማፍቀር እንግዲህ ጨልሟል የኔስ ፍቅር መች ልቻለሁ መች ሊገባ እንግዲህ ጨልሟል የኔው ተስፋ አፍቅሮ ካዘነ ወልዶም ከተቀባ ሰው መንገደኛ ነው መዝናኛው ከተፋ ግንባይ ገነባ ለቆረጠ ተስፋ እስካሉ ካልሆነ በአካል በጤንነት አብሮ አፈራ ይሆን የሌላው ሰው ነው ዓለም ሲቀራበል እንኳን ወደ ጀነት የኔ ዓለም ጨልሟል ስቆት በዳበሳ ስቆት በዳበሳ በእኔ ብቻ መሽቶ ወድቆብኝ በሳባ ወድቆብኝ በሳ የገባሁት ኑሮ መቼም አይረሳ ያሳለፍኩ ጊዜ ምንም አይረሳ አምናው ስላየሁት አርጎኝ በሽተኛ አርጎኝ በሽተኛ ዘንድሮም ስላለው ሆኜ ገመምተኛ ሆኜ ገመምተኛ ገና ነኝ እንግዲህ ለመውደድ ዳግተኛ ገና ነኝ እንግዲህ ለመውደድ ዳግተኛ እንግዲህ ለፍርሞ ረተይ ገላ እመራለሁ ኮምናው ረተይ ገላ መውደድ ካልጠቀመ ተይ ተይ ገላ ምን ያስራል ዝናው ተይ ተይ ገላ በዓይኔም ለአበባ በልቤም ለወለባ ሳምንቴ ሾሪ ሲባባ ዘንድሮም መስከረም ጠባ በዓይኔም ለአበባ በልቤም ለወለባ ሳምንቴ ሾሪ ሲባባ ዘንድሮም መስከረም ጠባ